አቤት ጤና ይስጥልኝ ሀቢብ ነኝ ምን ልርዳ
አብሮ ስትልኝ ትናንት ትንሽ ብር የሆነ ከብርት ቤት ወደ አካውንቱ አዙሮ ነበርኩ አልደረሰኝም እስካሁን እሺ ስንት ብር ነበር
ሶስት መቶ ብር በዚህ ስልክ ሳይሆን በሌላ ነው ንገረኝ እሺ
ሰላሳ እሺ
ስልሳ ዘጠኝ እሺ
አስራ ሶስት እሺ ሰማንያ አንድ
እሺ check እያረኩት እሺ
hello አቤት አቤት የትላንቱ ነው ያልገባው
ትናንት አዎ ወደ አመሻሽ አካባቢ ምናምን የትላንቱ ገብቷል ገብቷል አ አ አ
በቃ already ያው ስልኩ ገብቷል እኔ- አሁን ሳይሆን የገባው የዛኔው ነው የገባው በቃ እሺ አይ እኔ ጋር ስልኩ አይደለም ሌላ ሰው ጋር ነውና እንደዚህ ጠይቀ ይችላል ነው okay አይ ገብቷል እሺ፣ በቃ አላምፈቅም እሺ እሺ እሺ።